እንዴት ነው የምሰጥሽ ሀሳብ? ሽታካረኩ
ሄሎ ሄሎ ደረጀ
አቤት አነሳልህ ከስተመር
አ አነሳልህ እሺ ስንት ነበር ኦርደር ነበር ስልሳ ሶስት ዜሮ አራት ነው አይደል ያልከኝ እ?
ስልሳ ሶስት ዜሮ አራት ነው አይደል
አ አደረስከው
ገና ላደርሰው ነው የጠበኳት
እሺ እሺ